ስልን ዋሽንግተን የህክምና ማዕከል ሰላም ነው?
ሰላም MRI ተፈልጎ ነበር። brain and orbital MRI
brain እና orbital MRI አዎ።
ቆይ አንዴ እዚህ- እ ቆይ አንዴ እሺ እሺ፣ አሁን ሌላ ነው።
እሺ። ከየት ነው የተ- የተላከው?
MRI of orbit የሚል አለ። አንድ አይነት ነው orbit እና ኤማ- brain
እ እኮ orbital ያልከው MRI of orbit የሚል ነው ያለው።
እሺ፣
with contrast ነው without?
without ነው መሰለኝ እዚህ ላይ ሁለቱም without ነው።
አዎ። አንድ ላይ ነው እኮ አንድ ላይ ነው።
አንድ ላይ ነው።
አዎ brain እኮ አንድ ታገኛለህ አለ።
ብሬን እንደ ኦርቢታል ኤምአርአይ ይላል። የወፍታ ኬዝ ነው።
እ የት እኔ ነው እዚህ ጋር ብላስቶማ?
ስሄድ- የት ነው ብላስቶማ ነው? እ
እስቲ ቆይ የኤምአርአይ ክፍል ስልክ ቁጥር ልስጥህና አውራቸው። እኔ የጤና ባለሙያ ስላልሆንክ ነው?
አውራቸው። አዎ እዚህ ጋር የተጻፈው ዶክተር ነው ሐረግ ነች?
እየነገርኩህ ያለው። ዶክተር ሐረግ ሳትሆን እ ውስጥ ምሰሩ ዶክተር ሐረግ አሁን የለችም።
ወጣች?
አዎ ሌላ አሉ ውስጥ የሚሰሩ እነሱን ንገራቸውና አ
ስልክ ልስጥህ።
እሺ፣ ላኪ በዚህ
እሺ ልላከው ወይስ እንደዚህ ትይዘው?
በ message message አይቻልም?
እሺ እሺ ልካለሁ።
በዚህ ላኪ ላኪ እሺ